ሄሎ
ሄሎ
ሄሎ፣ ጤና ይስጥልኝ።
አቤት አቤት፣ ሰላም ነው?
ሄሎ ሄሎ ሄሎ፣ አይሰማም
እ ይሰማኛል። ሰላም ነዋ አለን። እ፣ ከቴሌ ነበር የምደውልልህ።
ያው ገባ እኮ በቃ በሰላም።
ምን አልከኝ?
ምን አልሽኝ?
ከቴሌ ነበር የምደውልልህ እሺ እሺ፣ እና agent በእኛ ስር ተመዝግበ ነበረ።
አቤት agent
እሺ፣ አዎ አዎ፣ ነበርኩኝ። አዎ አዎ። እና balance zero zero የሚል balance እንድታንቀሳቅሰው balance እንድናስገባልህ ነበረ።
አዎ፣ አዎ፣ ልክ ነሽ። አዎ።
እና- አይ ለጊዜው እኔ ማለት የሆነ ድርጅት ላይ ተቀጥሬ እሰራ ነበር እና የህንፃ መሳሪያ አ በዛ ነበር ቴሌ ብር እንትን የከፈትኩትኝ።
ኦኬ።
ከዛ በኋላ እኔ ስራው ላይ እንትን ስለሌለውም በአጋጣሚ ተጠቀምኩት አይደለም እንጂ እኔ በራሴ እጠቀማለሁ።
አዎ። አይ በራስ ሳይሆን የ- partner ኡን ብትጠቀመው አሪፍ ነበረ።
አዎ ግን password ኦቹ ምናምንም ስለ እንትን ስላሉኝ አ password ኡ ድጋሚ ስለማልጠቀመው?
ያላችሁ አዎ እንዲላክልኝ አዎ መቶ ሀያ ሰባት ምናምን መደወል አለብኝ መሰለኝ።
አይ no እሱ የግል ነው። ይሄኛው የመቶ ሀያ ሰባት የግሉ ስለሆነ እዛ ላይ የምትደውለው እኛ እንትን እንልልሃለን password ኡ ምናምን እሺ እሺ።
እና ዛሬ ይምጡና ያስተካክሉልህ። ቦ- ካለ አሁን አይ እንደ አጋጣሚ አንተ እንትን እንዳይለኝ መንገድ ወጥቼ ነው።
እሺ አሁን ወረድኩም በረራ ላይ ሆኜ ነው የደወልሽልኝ። እያረፉ እያለ ነው የወጣ የደወልሽ።
እሺ፣ በቃ አባ። እሺ ደውልልን በቃ ጊዜ ሲኖርክ።
እሺ እሺ።
እሺ